ሄሎ ትላንትና ነው መቶ ብር መቶ ብር ናት።
ያችን ቴሌብሬክስ ሜሴጅ ከዛ ላይ ዳሽ ቤት ላይ ያሳዩታል አይደል? ቆረጡን አዎ ሚኒስትሪ ሲገቡ እ እሺ እሺ አዎ
ዘጠና ሁለት
እ ነው
ምናምን ሄሎ ዘጠና ሁለት ይሰማል። ለምኛችን እየሰሙኝ ነው።
ሄሎ
ዜሮ ዘጠኝ ሄሎ።
ዘጠና ሁለት ለምኛችን ይሰማል። ለምኛችን ለእኔ ይሰማኛል። ሶስት ይሰማኛል። ምን አልሽ?
ልንገቱና የያዙ ቁጥር እሺ።
አስራ ሶስት ዜሮ አንድ አምሳ አምስት ዜሮ አንድ ሀምሳ አምስት
አዎ ልክ ነው። ለምኛችን እሺ
ይዘውታ አዎ አዎ
ከስር ስምና ስልኮትን ጽፈው ስራቱን እዛ ይላኩልን። እሺ እሺ።
ሌላ ረዳት ነገር ይኖራል?
ዜሮ አንድ ሀምሳ አምስት ነው ያልሽ?
ልክ ነው፣ ልክ ነው።
እሱ ጋር text ነው የማደርገው?
ይዘታል እሱ እሱ ጋር text ነው የማደርገው?
text ሳይሆን ያደርጉት ያቸው ቴሌግራም ላይ ከስር እሺ እሺ ደግሞ
እሺ